hello ሰላም hello።
ጤና ይስጥልን እዮ አቤት።
ከዊ ፕላስ ነበር የምደውለው የእኛን application አውርደህ ነበር
አዎ እሺ ለአሽከርካሪነት ነበር ለተጠቃሚነት
እ ለአሽከርካሪነት ነበር ያወረድከው ለተጠቃሚነት
አረ የሆነ ad ነው ከራሱ ነው የወረደው።
okay invite አድርገውክ ማለት ነው አዎ አዎ አን- invite ሲያደርጉ አሽከርካሪዎች የሚመዘገቡበት ላይ ስለሆነ register ያደረግከው ዊ ፕላስ Solution User የሚል አለ ለተጠቃሚነት አንተም እሱን register ካረክ በኋላ invite ማድረግ ትችላለህ አሸናፊ የሚያደርግን referral code ለጓደኞች ኦ።
invite እያደረግ አንተም የሽልማቱ ተሳታፊ መሆን ትችላለህ እሺ እሺ ዊ ፕላስ Solution User የምትለዋን አውርደ መጠቀም ትችላለህ እሺ እሺ መልካም ቀን ይሆንልክ እሺ